ሄሎ ዳንኤል
አቤት።
ወይ የቻኖሌ እውነቱ አዎ አልሰጡኝም። ካኖሌ ሰጥተን
እ እ?
ካኖሌ ሰው ላይ ሰጡ። ያው ነበር በቃ አጥቀህ ስራውና ጨርሰህ
ሄሎ ጠብቀህ ስራውና ጨርሰህ ሳውቅ በዚህ ስልክ ልደውልልህ ስራውና ተጨርሰህ ሳውቅ ሳይሆን ቦስ ላይ ሳውቅ
ራሳችሁ ጨርሳችሁ። ሄሎ
ጠብቀህ ስራውና ሄሎ።
ስጨርሰህ ሳውቅ
እሺ፣ ያው ይቆራረጣል። ለዛ ነው ቦትሌ ነው የማሳውቀው።
ዳንኤል ከሰማኸኝ ስጨርስ አሳውቅ ጠብቀህ ስራው
እሺ
ጨርሳ ጨርሻለሁ ብለህ